ጤና ይስጥልን Best Bet ረድኤት ነኝ ምን ልርዳዎ
አብሮ ይስጥልን እንትን ነበረ የሆነች አስራ አስራ አምስት ሺህ ወጪ ነበረች።
እሺ የ Best Bet ቁጥር አሁን የደወልክበት ነው አዎ አዎ አዎ። እሺ አመሰግናለሁ። ማ እሺ፣ check ላርግልህ check ላርገው ጠብቀኝ እሺ እሺ
hello
አቤት ወደ ንግድ ባንክ ነው መኩሪያ አለማየሁ አዎ፣ አንድ ሺ አዎ፣ ሰላሳ አዎ።
ስምንት ሀያ ሶስት ዜሮ አምስት ስምንት አርባ አምስት በትክክል እሺ confirm አድርጌልሃለሁ እሺ ትንሽ ቆይቶ ይገባልሃል
አይ፣ እሺ።
እሺ